ጤና ይስጥልን በ Speed Bet አዎ hello ጤና ይስጥልን ሰላም
ማታ ብር አውጥቼ ነበረ ከ account እስካሁን አልገባኝም በዚህ ስልክ ነው በሌላ ስልክ ነው በሁለተኛ ስልክ ላይ ነው ዜሮ ዘጠኝ ሰላሳ ስድስት
ሰላሳ ስድስት
ዜሮ ሰባት እሺ
ስልሳ ስምንት እሺ አርባ ሶስት ወደ account ነው ያዞርኩኝ ስንት ብር ነው አልከኝ
አ ስንት ብር አልከኝ ብሩ እ
ሰላሳ
ሰላሳ ሺህ ብር አ
ወደ ባንክ account አንድ ሺህ ሀያ ስምንት ሰማንያ ስምንት ሀምሳ ሁለት አስር ሰባት አይደል አዎ confirm አድርጌዋለሁ post አድርጎ ስጨርስ ይገባልሃል
እስከ ስንት ደቂቃ
ከ- ከአንድ ሰዓት እስከ ሁለት ሰዓት አየ